એને પેલું હેલો હેલો አይሰማም?
ይሰማል ምን ልታዘዝ ቴሌቪዥን ነው
አዎ ለመጫወት ነበር።
እሺ ስልኮት smart ነው ወይስ ትንሿ ናት ትንሿ ነች።
ስለዚህ ኮከብ ዘጠኝ ሰማንያ አምስት መሰላል አድርገው ይደውላሉ
እሺ ከዚ መረጃ በእንግሊዝኛ ይመጣልዎታል ሰባ ቁጥር ተጭነው አማርኛ ያደርጋሉ ቁጥር ላይ ለመጫወት የሚል ያገኛሉ ሶስት ቁጥር ላይ እሺ ጥያቄና መልስን ይሞክሩ የሚል ይመጣል እኮ ከዛ እ፣ ጥያቄና መልስ ሁለት ቁጥር ለመግዛት የሚል አለ እኮ ይገዛሉ አንድ ቁጥር ላይ ደግሞ subscribe ያደርጋሉ ደንበኛ ይሆናሉ
እሺ ከዛ ትኬት ይገባልዎታል እድሎትን ይሞክራሉ እ፣ ያልገባሁት ነገር አለ ያ- ያልገባሁት ነገር አለ ገብቶኛል።
እሺ መልካም ጊዜ እሺ እሺ እሺ